ሄሎ
ሄሎ ጤና ይስጥልኝ ቤስት ከምን አባ እንዴት ብል ነበር?
ቢስ ነው አለሁልሽ። ገንዘብ ዲፖዚት አድርጌ ያስሆን አልገባልኝም። ሸባ ኦኬ ስንት ብር ነበር?
አ ስንት ብር ነበር ያደረገው ዲፖዚት?
ሶስት ሶስት መቶ እሺ ሜሴጅ ተልኮልሃል አይደል?
ሜሴጁ ለክቼ ያለው ለእናንተ ቴሌግራማችሁ ኦኬ ቴሌግራም ላይ ማነው ስምህ እዛ ላይ?
ቴሌግራሜ ላይ እሱ ይላል። ስልክ ቁጥሩን ንገር።
አይ እሺ ነገር
ዘጠኝ ዘጠኝ እሺ አርባ ስምንት አርባ ስምንት ሀያ ዘጠኝ እሺ
ሀያ አስራ ሶስት
አስራ ሶስት እሺ፣ አይ አላገኘሁትም። እ፣ አ በዚህ እ?
ቁጥር ቴሌግራም ነበር የላከው ወይስ በዚህ አዎ፣ ቁጥር እም።
የምትደውልበት?
አይ በዚህ- በዚህ በዚህ ቁጥር ነው ቴሌግራሙ በዛ ላይ ነበር።
okay አይ አሁን በነገርከኝ ቁጥር ስለሌለ ነው። check ላድርግልህ እንደገና?
የሱ ላይ የለ።
አዎ ሁሴን አይ አሁኑ ለክ ሁሴን ያልከኝ?
አው ነው
ሁሴን ያሲ ነው
እ ሁሴን ማ ሁሴን አሊ
እሺ አንዴ ጠብቀኝ ቆይ
ከሲቢ ነበር የተላኩኝ ከሲቢ አ ወይም የቤስት ቤት ስልክህን ንገረኝ
ደስ ደስ እሺ ዘረጥን እሺ
አምስት አስራ ዜሮ አምስት ዜሮ ዜሮ
ሰባት ስንት ስንት ስልሳ ሰባት እሺ
ዜሮ ዜሮ ስልሳ ሰባት እሺ
ዜሮ ስድስት መጨረሻ
እሺ።
የሲቢ ነው ልበል የሲቢ ከሲቢ አይ ቆይ እዚህኛው አይ ቴሌግራም ላይ አላክ ቴሌግራም ላይ ስላላክ
ቴሌግራም ላይ አላ- አልገባላችሁ አልገባም አዎ።
message ኡ አልገባም አ የለም አላክ በ- በምን ልክ በቃ የ Best Bet ይሄ ነው አይደል አ የ Best Bet ነው ይሄ ነው okay፣ ገብቼ check ላድርግልህ እ፣ ይህን ላይ ነው ግን ከ- የሲቢውን የሲቢው ላይ ነው ራ- እ፣ message ኡ የገባው የ CBE የሲቢውን አይደለም የሲቢውን ማየት አልችልም ለዛ ስንት ብር ነበር ያልከኝ ሶስት መቶ ሶስት መቶ አዎ።
በሀያ ስምንት አይደል በሀያ ዘጠኝ ቀኑ በሀያ ዘጠኝ አዎ ሀያ ዘጠኝ ሁለት መቶ ዘጠና አይደል አዎ ሁለት መቶ ዘጠና እ፣ ሌላ ሶስት መቶ ማለት ሶስት መቶ ነው የቀደመው
ሶስት መቶ ሶስት መቶ ነው የቀደመው ከሱ በፊት የለም ሌላ ሁለት መቶ ዘጠናውን ገብቷል ሁለት መቶ ዘጠና ሶስት ከገ- ካስገባው ልኝ ከዛ እ፣ እንትን ነው ያስገባው message ኡ ገብቶልኛል ግን game ኡ ላይ አልገ- አልገባም Best Bet ላይ አልገባም እሺ አሁን hi hi ሀሚድ በልና ጻፍ እንደገና ላውራ እ፣ hi እኔ- ሀሚድ ሀሚድ በለ እንደገና እ፣ አየዋለሁ አሁን ቴሌ- ቴሌግራም ላይ አ አ
እ፣ ቁጥራችሁ ይሄ ነው አ፣ እንትን እ፣ ቴሌግራሙን እኮ ቴሌግራሙን የምታገኘው በእንትን ነው፣ በዚህ ቁጥር አይደለም ያው ስልካ- ስልካችሁ እንትን ነው ዜሮ አንድ አስራ አምስት ሀምሳ ሰባት ዜሮ ስምንት ሀምሳ ሰባት አይደለም እሱ አይደለም እሱን አሁን አቁመናል እሺ ሌላ ማለት ሰማንያ ስምንት ዜሮ አራት ነው አይደል ዜሮ ዘጠኝ ዜሮ ሶስት ነው በስልክ አይደለም በስልክ ሳይሆን እ፣ page ኡ ላይ አለ አይደል ይሄ ቤት ትምህርት ቤት ላይ ከስር ጥያቄ ወይም ችግር የሚል አለ አይደል
የ Best Bet እንትን ልትፈልግ ላይ፣ ከዛ አዎ።
በኋላ እዛ ላይ page ኡ ላይ አለ ከስር እሱን ነክተህ ቴሌግራም እ፣ ወደ ቴሌግራም redirect ያደርግልሃል ከዛ ነው እንትን የምትለው።
ቴሌግራም ላይ Best Bet ብዬ ልፈልግ ቴሌግራም ላይ ነው Best Bet አዎ አዎ፣ አለ የሚፈልገው አለ ቴሌግራም ላይ አይደለም ቴሌግራም ላይ ሳይሆን website ኡ ላይ Best Bet dot bet ላይ ውጭ ሄዱ አዎ website ላይ ከስር ጥያቄ ችግር የሚል አለ ጥያቄ ምልክት እሱ ተጠንጥነ ከሆነ ቴሌግራም አለ ይኸው አንድ ነገር ልንገርህ እሺ አንድ አንደኛ ጊዜ የምናደርግ ነው ቴሌግራም ገብቼ ምን መፈለግ ምን ምን ቴሌግራም ላይ አይደለም ወንድሜ website ኡ ላይ Chrome አለ አይደል Chrome አለ ስልክ አዎ Chrome አለ አዎ Best Bet dot bet ብለህ ትገባለህ አይደል እሺ እዛ ላይ ነው ያለው እዛ ላይ ከስር አለች በ- ከከስር በኩል ማለት ነው button አለች እዛ ላይ ስትነካ የቴሌግራም ምልክት አለች በእሷ ነው የምታገኘው እሺ እሺ አይ ሀሚድ በላ አወራሃል